Hello? Hello? Hello? Hello?
Ilang po, Helen.
Hello?
Hel, Can I spell in disturbance with number?
ah, ወና እንትን እንትና ማታ እንትን በስሚል መቶ ብር በቴሌ ብር አስወረደ።
Deposit አድርገህ
አዎ በቴሌ ብር ሊያስወረድ ፈለገ። እንትና በቤስት ቤት ወጣ። ቴሌ ብር ደግሞ አካውንት አልገባም።
ወደ Best bet አዎ እሺ፣ message ተልኮልህ ነበር ከቴሌ ብር እ ከቴሌ ብር message ተልኮልህ ነበር።
አላውቅም
deposit ነው ያልከኝ፣ እርግጠኛ ነህ?
አይደለም withdraw ቴሌ ብር አስወረደ።
አልገባኝም የምትለው ይቅርታ። ምንድን ነው ምን መሰለህ
deposit Hello?
ነው ወይስ withdraw ነው? ማስገባት ነው ውስጥረው ማውጣት?
በቴሌ ወደ ውስጥረው ውስጥረው በቴሌ ብር ዊዝድሮ አዎ ነገር ስልክህን አንድ እ የተጫወትበት ወይ የሚወረድበት የምትጫወትበት
እ ቴሌ የሚ- የሚ- የሚያስገብበት የምትጫወትበት
እ ሰም ዜሮ አፋር እሺ
እ ሰላሳ ስድስት
አስራ ስድስት
ሰባት ዜሮ አራት እሺ
ሰላሳ ስድስት ድጋሚ
አይደለም መ- መጨመሪያ ሰባት ዜሮ አራት እሺ ንገረኝ ንገረኝ ሰላሳ ሰላሳ ስድስት ስድስት ከዛ ሀም- ሀምሳ አሎ ሀምሳ ሰማንያ ሰባት Safaricom ነው እ አወጣ የሚጫወትበት okay እሺ አንድ ጠብቀኝ ስንት ብር ነበረ ስምንት መቶ ብቻ በቃ ሪፖርት አድርገንልሃል እሺ
እሺ በኋላ እ check አድርገው ወደ በኋላ check አድርገው ወደ ማታ በቴሌ ይመጣል አይደለም አዎ check አድርገው በኋላ እሺ በደንብ በእናትህ ሰው ልላክ ነበረ አዎ ወደ በኋላ ወደ ማታ check አድርገው እሺ? ማታ ደግሞ እሺ ፈጠን በላ ሪፖርት ተደርጓል ሪፖርት ተደርጓል እ ሪፖርት ተደርጓል ሲመልሱ እንመልስልሃለን ወንድሜ አዎ በቴሌ ብር ይመልሳል ለማስወር አስፈለገ ነው አዎ ይቻላል እሺ እሺ